Hello?
Hello?
Hello?
ሄሎ ሄሎ
እንዴት ዋልሽ?
እንዴት ነሽ?
አለሁ።
ደን
አሎ
ይሰማኛል።
እንዴት ነው?
ደህና ነኝ። ምን ልርዳችሁ?
እ እ እሸቱ ፕሮግራም ላይ ለመረዳት ምናምን የሚረዱት አሉ ተብዬ ነበር
እህ
እና ለመረዳት ፈልጌ ነበር።
ምን አለ ጊዜው ብዙ የተመዘገቡ ሰዎች ስላሉ እየመዘገብን ምናምን
እየመዘገብን አይደለም። ከአንድ ሺህ አምስት መቶ በላይ ሰዎች ስላሉ የተመዘገቡ አ
መዝገባ አቁመናል።
እሺ